Hello
አዎ አይሰማም?
ይሰማል። ሰላም ጤና ይስጥልን። ቴሌ
አዎ
ምን ልርዳ?
ጥያቄ የቴሌውን እንትን አጠቃቀሙ አልገባኝ ብሎ ነው።
እሺ የቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉት። እ፣ ጨዋታዎቹን ለማግኘት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ።
ከእሱ አግኝቼው ነበር። አዎ እሺ እኮ ሶስት እ ሶስት ቁጥር ላይ ለመጫወት የሚል አለ ከተመዘገቡ በኋላ። ሰባት ቁጥር ላይ ቋንቋ ይምረጡ እንዲገባው።
እሺ፣ ሶስት ቁጥር ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት። coin ገዝተው coin ለመግዛት ሁለት ቁጥር ላይ አለ።
ሁለት ቁጥር ላይ ነው የምነካው።
እ፣ coin ለመግዛት አዎ ሶስት ቁጥር ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስን ለመጫወት ሁለት ቁጥር ላይ ኮይን ይገዛሉ። ጥያቄና መልሱን በተከታታይ አስሩንም ሲመልሱ ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚለውን ከፈለጉ በድረገጽ ገብተው መጠቀም ይችላሉ።
እሺ፣ እሺ መልካም እድል።
እሺ፣ እናመሰግናለን።
እሺ ምንም አይደል።